ጤና ይስጥልኝ የኢትዮ ቲዩተር ማዕከል እባክዎ ምንድን ነው?
ጤና ይስጥልን።
አብሮ ይስጥልን።
በረራ ማወቅ ፈልጌ ነበር ከላሊበላ አዲስ አበባ እሺ ለመቼ ነው የፈለጉት?
ለነገ ይኖራል? አ- በረራ አለ?
ሌሉት እሺ
ለነገ አዎ ሰባት ሰዓት ላይ አለ። ዋጋው ሶስት ሺ ሰባት መቶ ሀያ ስምንት ብር
እሺ
ሊያዝሎት
አ- ቆይ እሺ እደውላለሁ። እሺ እሺ